ጤና ይስጥልኝ support በአካባቢ መርዳት
አረ ምንድን ነው እሱ እንትን ላይ ሁሉ support ላይ ቴሌግራም ላካላችሁኝ እልካለሁ መልስ የለ ታነቡታላችሁ ዝም ትላላችሁ
መቼ ነው የላኩልን እንዴ ከትላንት ጀምሮ ቁጥር ላክ አለችኝ ቁጥር ላኩኝ ያው ቁጥሩን አይተው ም- ምንም መልስ አልሰጠኝም ማን ነው የቴሌግራም ስሙ አቡበከር ሙባሪክ የሚል በ የላኩት በማን ነው በባዩሽ በሚለው ነው
ባዩሽ ነው የሚለው አዎ ሶስት መቶ ሀምሳ ብር ነው የሚለው
አንድ
ቁጥሩን ከፈለግ ባዩሽ በቀለ ነው አዎ ሲስተካከል እናሳውቆታለን ብለን text ጽፈንሎት ነበረ ሲስተካከል ስለምናሳውቆት በትዕግስት ይጠብቁ ደንበኛችን መልስ ስናገኝ እዛው ላይ እናሳውቆታለን ሌላ
እሺ
እሺ እሺ ትላለች